Алло. Алло. Алло. Алло.
ሄሎ ሄሎ አቤት ማ እሺ። አይ ካሰብኩኝ ግን deposit ኡ እናንተ ጋር ይታያችኋል?
አዎ አዎ አገኝከው አዎ አግኝቼ ልኬዋለሁኝ። አስር ሺህ ብሩን post አድርጌያለሁኝ።
እሺ ይታየናል እናንተ ጋር ታይ- ታይቷችኋል? አስር ሺህ ብሩ?
ይታየናል አዎ እዛ ላይ ያሉ ልጆች check ያደርጋሉ ይታያቸዋል
እሺ በግ- እሱን ካላስገባው እኮ አያስቀጥልኝም አይደል?
አዎ አዎ
አይ your balance ሲል ዜሮ ስለሚል ብቻ አይቼው ነው።
አሁን ላይ እ አዎ your balance ብሎ ዜሮ ይለኛል እና just curious እሱን ዝም ብዬ ልጠይቅሽ ብዬ ነው።
ቀንሷል ካንተ ላይ ከቴሌብር ላይ ከቴሌብርማ ቀንሷል።
ተጫርተህበታል አዎ አሁን አንድ አንድ አድርጌ አዎ እኮ ስለተጫረትክበት ይሆናል ዜሮ ያለ አሁን ማለት የቀረክ balance የለም ለማለት ነው እሺ ለዛ ነው እሺ፣ አመሰግናለሁ።
እሺ እሺ